Hello ጤና ይስጥልኝ ቢስትሪት።
አብሮ ይስጥልህ ሰላም ነው?
ሰላም እንዴት ነህ?
ወደ ቴሌ ብር withdraw አድርጌው እሺ አልገባልኝም እና ስገባል ገብቷል ይላል። ምን ላይ ነው የገብቶ?
Okay አሁን በደወልክበት ቁጥር ነው ቢስትሪት የምትጠቀመው?
አዎ አዎ። ግን ገብቶልሃል ይሉኛል። አልገባልኝም እስካሁን ከጠዋት ጀምሬ እየሞከርኩ እሺ ስንት ብር ነበር?
ሁለት ሺህ ብር ነበር።
በሳንቲም ፔ ነው withdraw ያረካው አይደለ? ወደ ቴሌ ብር ቴሌ ብር ዜሮ ዘጠኝ ሀያ ስምንት ሀምሳ ስምንት ዜሮ አራት ሰላሳ አምስት አዎ። እና እንዴት አድርጌ ነው የማወጣው?
ቴሌ ብር account ላይ ነው መቶ ሀያ ሰባት ደውልና ጠይቃቸው እሺ።
ቴሌ ብር ላይ ነው የገብቶ?
ቴሌ ብር ላይ ነው የገባው። አዎ አዎ እኔ መቶ ሀያ እኮ ወደ ሰባት ቴሌ ብር ነበር የላኩት፣ ግን እምቢ አለኝ ቴሌ ብር ላይ።
መቶ ሀያ ሰባት ደውልና ጠይቃቸው ብር ጋ- ብር deposit አድርጌ ነበር ወደ ቴሌ ብር ብለህ ጠይቃቸው።
እሺ